hello ሰላም ጤና ይስጥልን ችችት ጤና ይስጥልኝ የኔ መቤት አብሮ ይስጥልን ሰላም ደህና ነን እንትን ለማዘዝ ፈልጌ ነበረ እሺ ምን አስቤዛ ለማዘዝ ፈልጌ እሺ እንዴት ነው የሚቻለው ከአንድ ኪሎ ጀምሮ ይቻላል ለፌስቡክ ላይ አይቼ
አዎ ይቻላል application አሉት የለኝም የኔ ቆንጆ application ኑ download ያርጉና በዛ ነው group create እያደረጉ ሶስት ሶስት ሰው እየሆኑ delivery ም free የሚል አለ እሱን on አድርገው በነፃ ነው ከአንድ ኪሎ ጀምሮ የሚፈልጉት ነው ያለው ይቻላል አዎ አዲስ አበባ ውስጥ ከሆነ ሁሉም ጋር ይመጣል አዲስ አበባ ውስጥ ነን አዎ አዎ ይመጣሉታል application download ያርጉና አዎ ከዛ እናስረዳታለን አጠቃቀሙ እንዴት እንደሆነ ስለዚህ ማዛውንም በዛው ትነግሩኛላችሁ አዎ በዛው የሚፈልጉትን እየገቡ አ ዋጋውን ይገዛሉ። አዎ የየ ዋጋውም አለ እዛው በ group ም በ individual ይቻላል፣ ግን ስለሚወደድ ነው። drive delivery ም አለ መቶ ሀምሳ ብር ለዛ እሺ እሺ በ group እሱ ይሻላል። እሺ እናመሰግናለን።
ምን